ወይ hello hello network ኡ ነው። hello አይሰማም፣ ኔትወርክ ነው መሰለኝ እ hello hello ወይ አሁን ይሰማል። አሁን ኔትወርኩ ይቆ- አሁን ኔትወርኩ ይቆራረጥ እ እንትን አሁን ይስተካከል የተባለው ደብዳቤ ወደ አንቺ መ- እ እ ይስተካከል የተባለው የጥሪ ደብዳቤ ወደ አንቺ ተመልሶ አዎ አለቃ?
ተመልሷል። ልልከው ነው እስኪ ላኪልኝ ነው ላኪልኝ ላኪልኝ።
እ?
አስተካክለው ላኪልኝ ይላል።
እልካለሁ። እሺ እነፍሳ አይደሉም እንዴ? እነፍሳ ጋር ነው አይደል?
እኔ ያስተካክላሉትማ በቃ ውሉ እኮ ለእኔ ነው። ያው መቼ የመረው ዱላ ላይ ስለምጽፍ ላኪልኝማ።
በቃ እሺ እልክልሻለሁ።
ላኪ ወደ- እሺ እልካለሁ። ትላንት መልሻለሁ አለ እነ መሲ ለጻፉት መልሻለሁ። እሺ